እኔ ልብጃ ልጅ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥ?
ሀሎ Hello፣ እንዴት ነው?
ደህና ነን እግዚአብሔር ይመስገን።
ወደ ካናዳ መሄድ ፈልጌ ነበር።
እሺ፣ ወደ ካናዳ መሄድ የፈለጉት በስራ፣ በትምህርት፣ ለጉብኝት፣ በምንድን ነበር?
በትምህርት በትምህርት።
አ እሺ፣ መጀመሪያ እዛ ሀገር ዩኒቨርሲቲ አግኝተው apply አድርገው acceptance ማግኘት አለቦት። እ ዩኒቨርሲቲ እንዴት ማግኘት እንደሚችሉ apply እንዴት ማድረግ እንደሚችሉ እኛ ልናሳየዎት እንችላለን።
አሳዩ